ሄላ እሺ አንዴ ቆይ order number ልንገርሽ ዘጠና አንድ ዘጠና አንድ ሀያ ሶስት እሺ ምንድን ነው?
ሰሚት ነው የሚለው ግን ለ customer ደውልለት ሰሚት ኮንዶሚኒየም ሁለተኛ በር ነው ያለው customer እሺ customer ላስጠይቅና በሁለተኛ በር ከሆነ በዛ ይዝልሃል።
ቶሎ አስደርጊ። አንቺ እኮ አታስደርጊም። እሺ ደውዪ፣ ቶሎ check አድርጊና ጠይቀሻቸው እንትን በይ። ሌላ order ደግሞ ይዣለሁኝ እኔ እሺ እኔ አልፌልሃለሁ። በቃ እኔ ስማል